ለንቤስ ዘዴት ነው የሚለርዳው
አንተ ትኬት እንድታይልኝ ነበር።
እሺ ካሸር ኮዳን
እሺ አስራ ሶስት አስራ ሶስት ሰላሳ አስራ ሶስት ሰላሳ
ሰማንያ ሰባት ዜሮ ዘጠኝ
ሶስት አራት ጨዋታ ቀይ በርቷል።
ኧረ አዎ
እሺ ሌላ ደግሞ ያዥሽ እሺ
አስራ ሶስት ሰላሳ አንድ አስራ ሶስት ሰላሳ አንድ ሀምሳ አምስት ሀምሳ አንድ
እም፣ ይሄም ሁለት ጨዋታ በርቷል።
ሁለት ጨዋታ አዎ
እሺ ሌላ ያ- አንድ ደግሞ የሆነ ኡዝቤክስታን ያለበት ጨዋታ ነበረ። የሆነ ልንገርሽ ኮዱንና እሺ።
ይውስቲ እሺ አስራ ሶስት ሀያ ሰባት አስራ ሶስት ሀያ ሰባት
ሰማንያ አራት ሰባ
እሺ እ፣
እ?
ይሄኛው ጨዋታ ደግሞ እ።
አሁን እ፣ እንትን እ፣ ምንድን ነው ትናንትና postponed የተጨረ የተደረገ ጨዋታ ነበረ። ይሄ እሺ።
International Friendship የሚለው እና ዛሬ አዎ።
ተጫውቶ ዜሮ ለዜሮ ወጥቷል እና ሁለት lost አለው ማለት ነው።
ነው አዎ
ተጫውተዋል እንዴ ዛሬ?
አዎ ዛሬ አስራ ሁለት ሰዓት ላይ ተጫውቶ ነበረ። ዜሮ ለዜሮ ወጥተዋል።
thank you በቃ እሺ እኔም አመሰግናለሁ።
እሺ።